ቸሩ ሆይ አማኑኤል ናና የእስራኤል መና ቸሩ ሆይ ናና ቸሩ ሆይ መድኃኔዓለም ናና ቸሩ ሆይ ቸሩ ሆይ ናና ቸሩ ሆይ አማኑኤል ናና የእስራኤል መና ቸሩ ሆይ ናና ቸሩ ሆይ መድኃኔዓለም ናና አይነ ስውር መሪ ምርኩዝ መመኪያን አንተን የሚመስል ምንም ነገር የለም። ምሕረትና ፍቅር ወሰን ወደር የለው ሳንወድ ወደህን ፈልገ ጠራህን ሰምተህ እንዳልሰማ አይተህ እንዳላየ ሁሉን ታልፈዋለ የፍቅር አባት ነ አማኑኤል ጌታ ቸሩ ፈጣሪያችን ውለታ ብዙ ነው ለእኛ የዋልክልን በከብቶች ማደሪያ በዚያች ትንሽ ግርግም ተወልዶ አዳነን ጌታ መድኃኔዓለም። እልል በሉ ሰዎች በአንድ ላይ ዘምሩ ስብሐት ለእግዚአብሔር በአርያም በሉ ቸሩ ሆይ ናና ቸሩ ሆይ አማኑኤል ናና የእስራኤል መና ቸሩ ሆይ ናና ቸሩ ሆይ መድኃኔዓለም ናና ቸሩ ሆይ ቸሩ ሆይ ናና ቸሩ ሆይ አማኑኤል ናና የእስራኤል መና ቸሩ ሆይ ናና ቸሩ ሆይ መድኃኔዓለም ናና የእስራኤል መና ቸሩ ሆይ ናና ቸሩ ሆይ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።